ነው?
hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ እሺ።
complain ነበሩ?
complain ሳይሆን አልመጡም እስካሁን ብዬ ነው። ያው ትናንት ዛሬ ነው deliver የሚደረግ የነበረው።
እሺ driver አልደወለም?
አልደወለም። አዎ እሺ ይዞት ስለወጣ የ driver ስልክ ልንገሩት።
እ እ order ኡትን ይዞት ወጥቷል እና የ driver ስልክ ልንገሩት ይደውሉለታል።
እሺ እሺ። ስልክ ያዝልኝ አንዴ ተች ስልክ ቶሎ በል። እ እሺ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት
አርባ ሰባት ዘጠና
ዘጠና ታመነ ይባላል። ይደውሉለት።
እሺ እሺ። አመሰግናለሁ።
እናመሰግናለን። መልካም ቀን።